ጤና ይስጥልኝ። ስፖርት በኩል ልርዳዎት?
በ account የነበረኝ ብር አስተላልፌ ነበርና እና ወደ ቴሌ ብር ሊመር ቻለን። ከትናንት ጀምሮ
ግን ነበር
ከትናንት ጀምሮ ከሁሉ ስፖርት account ብር ወደ ቴሌ ብር ልኬ ነበር፣ ግን እስካሁን አልገባም።
እሺ transaction history ላይ ይግቡ።
አገኘሁት ታክሲ ይላል።
እሺ ልካል ወደኛ።
አዎ ወደ ሁሉ ስፖርቱ ትናንት ልኬው ነው። አዎ ማን ልበል? ሞንት
ኤርሚ ብሬጅ በዚህ ስልክ ነው ገብረየስ ኤርሚ ኤርሚያስ ነው የሚለው መሰለኝ አካውንት የቆየ አይቼ አዎ በዚህ በዚህ ስልክ ነው የተከፈተው አካውንት እሺ በስም ስለሆነ አዎ ምናስ
በስም ስለሆነ እያወጣሁ ያለሁት ለዛ ነው ስልኩ እሺ
ኤርሚ ኤርሚያስ ነው ያልከኝ አዎ
አይ